ሳቅና ከአንገት በላይ ተውና ካፈቀርከኝ ንገር እኛ ባይትርስህ አሞኝ የእውነት ሳቅ ሳቅና ከአንገት በላይ ተውና ካፈቀርከኝ ንገር እኛ ባይትርስህ አሞኝ ምን አይነት ጨካኝ ነህ ልብህ የማይገኝ በፍቅርህ አንካሴ ሰብቀህ የወጋህ ላይ ላዩን በመሳቅ ልብህን ሳትሰጠኝ አንተ ሰው በፍቅርህ አፍነህ ገደልህ። ምን አይነት ጨካኝ ነህ ልብህ የማይገኝ በፍቅርህ አንካሴ ሰብቀህ የወጋኸኝ ላይ ላዩን በመሳቅ ልብህን ሳትሰጠኝ አንተ ሰው በፍቅርህ አፍነህ ገደልከኝ አንተ ሰው በፍቅርህ አፍነህ ገደልከኝ የእውነት ሳቅ ሳቅና ከአንገት በላይ ተውና ካፈቀርከኝ ንገር እኛ ባይትርስህ አሞኝ የእውነት ሳቅ ሳቅና ከአንገት በላይ ተውና ካፈቀርከኝ ንገር እኛ ባይትርስህ አሞኝ ከልብ ያልመነጨ የአንገት በላይ ሳቅ መሆኑን እወቀው ዋጉን መናናቅ ሁልጊዜ በጥርስ ምነው ባታሞኝ ትወደኝ እንደሆን አለሁልሽ በለኝ ትወደኝ እንደሆን አለሁልሽ በለኝ የእውነት ሳቅ ሳቅና ከአንገት በላይ ተውና ካፈቀርከኝ ንገር እኛ ባይትርስህ አሞኝ የእውነት ሳቅ ሳቅና ከአንገት በላይ ተውና ካፈቀርከኝ ንገር እኛ ባይትርስህ አሞኝ የእውነት ሳቅ ሳቅና ከአንገት በላይ ተውና ካፈቀርከኝ ንገር እኛ ባይትርስህ አሞኝ ካፈቀርከኝ ንገር እኛ ባይትርስህ አሞኝ ካፈቀርከኝ ንገር እኛ ባይትርስህ